Hello ጤና ይስጥልኝ።
እግዚአብሔር ይመስገን ሰላም ነው።
ሰላም ከቺፕ ነበር የምንደውልሎት።
እሺ እናት እ እ complain አቅርበው ነበረ። ያው ስልካችን አልሰራ ብሎታል ይመስለኛል።
አዎ ጠዋት ሞከሬ ነበረ አልሰራም አለኝ።
ምን እንለውት?
ዘይት ፈልጌ ነበረና እንትናችሁ ላይ አራት ነገር ስታሳይቱ ነበረና ዘይት ፈልገን ነበረ እንደ ቢሮ ብታመጡልን እንደውም ት መውሰድ የምንችል ይመስለኛል።
አዎ ያው order ማድረግ የሚችሉት app ኡ ላይ ነው።
እ?
order የሚያደርጉት በኦንላይን ነው ምን ምን ለ- ምን ምን አላችሁ ዘይት?
አለ እዛው ላይ platform ላይ check ማድረግ ይችላሉ። ቺፕ ቺፕ የሚለውን app አውርደዋል።
አ- አዎ አውርጄዋለሁ።
ካወረዱት እዛ ላይ የ- የ item ኡ አይነታቸው እና ዋጋው አለ። check ያድርጉት።
መልካም እሺ እናት እሺ አመሰግናለሁ።
ስልካችን አሁን እሺ።
ስለሚሰራ በገባው ነገር ካለ መልሰው ይደውሉልን።
እሺማ እሺ እሺ እሺ እሺ እናት አመሰግናለሁ። እሺ አሜን።